ጤናችን የቤት ማዕከል ባኮሎት
አባ ሰላም ነው።
ሰላም ቲክቶክ ነኝ።
ላይ አሁን አይቼ ነበር እና እሺ።
ጥያቄ እንጠይቃለን ብላችሁ ነበር።
አዎ እሱ ቻሌንጅ ምናልባት አሁን ወደ እ፣ አልቆ ወደ ቀጣይ ስቴፕ ተላልፏል። ይቅርታ አሁን ወደ ጨርሰናል።
ቀጣይ ምን?
ወደ ቀጣይ ስቴፕ አልፏል። ይሄ ወደ ፋይናል ስቴፕ ማለት ነው።
ኦኬ፣ የተመረጡ ቀደም ብሎ የደወሉ ነበሩ።
okay፣ እሺ፣ ሌላ የበረራ መረጃ የሚፈልጉ ከሆነ መደወል ይችላሉ።
እሺ በቃ እሺ፣ እናመሰግናለን። መልካም ጊዜ